ሄሎ ሄሎ ጤና ይስጥልን።
አቤት አቤት።
ጤና ይስጥልን። አቶ አዲሱ ኃይሌ ነው አዎ።
ከአሪቴ ነው የምደውልዎት።
አዎ እሺ ደንበኛችን ወደ ቴሌ ብሩ ገንዘቡ ገብቶሎታል። ወደ ቴሌ ብሮት OK። ማቋረጥ አይቻልም።
already ስለገባ ከዚህ በኋላ ማቋረጥ አይቻልም።
OK። አይ በስህተት ነበረ ወደዛ የተላከው ለዛ ነው።
already ስለገባ successful ሆኗል ገብቷል ነው የሚለው። ቴሌ ብሮት ላይም እንደገባሎት ነው የሚያሳየን እኛ system ላይ ስናየው። እዚያ እርሱ ራሶት ነው ከዚህ በኋላ ሊያወጡት የሚችሉት።
እሺ በቃ እሺ።
እሺ መልካም ቀን ይሁንልዎት።